ሰላም ጤና ይስጥልኝ ቤስት ከዳን ይባርኩም ደግሞ
ወይ ሰላም ንብረት ከአዳማ እሺ ሰላም ንብረት አለሁልሽ። እንትን እስካን እየቆየባቸው ነው በእናትሽ አዎ እስካን ሲያደርግ ቶሎ እንትን አይልም እና አ፣ እሺ ባለ ሰላም እሺ ሄሎ ወይ ወይ እንትና ዱቤ እየቆረጡ አሉ እያሉ እየቆረጡ ብር እንትን እያሉባቸው ስለሆነ ቶሎ ፊክስ ቢደረግ በእናትሽ።
እሺ እሺ ሁላችሁ ከእነሱ ሆነ ጋር ቱቅ እያስደረግን ነው እሺ
በቃ አይ ሌላ ቦታ ግን ቶሎ እስካን እያ- እያደረገ ነው እንትን ማለት እ፣ የእናንተ- ሌላ የእናንተ በቀዩ ሱቅ በቀዩ ሆነ አይ የእኛ ሾፕ ሳይሆን አዎ በቀዩ ሆኖ ሌላ ቦታ የለም ኦኬ አዎ እነሱ ጋር እያደረገ ነው ኖርማሊ።
እሺ እሺ ንብረት እሺ እሺ፣ እናደርገዋለን እሺ እሺ እሺ እም።